ሄሎ ሰላም አለይኩም።
አንተ ነህ እንዴ? ዋሌኩም ሰላም አለይኩም።
እ አንቺ ነሽ እንዴ ስልክ missed call ማትመልሽ? ለምን መች አድርገህ ነው አትመልሽም ግን?
missed call እ?
ኧረ መች እኮ አድርገህ ነው ለ- missed call?
missed call የምልሽ ያው አንተ ካርድ አሞላም እንዴ missed call ከምታደርግ missed call missed call አይደለም እኮ እ ብር ጨረሰ፣ ለዛ ነው እና ከጨረሰ እኮ missed call ያው ነው እኮ አስቀምጣብሽ።
missed call እኮ ነው። እ አሀ በቃ በዛ ሰዓት መደወል አለብሽ።
እሺ ይቅርታ ሚስኩል ስላልመለስክ ይቅርታ። ሆ እ ወሬ
ማስረብ ኮተታ።
እሰይ
እሺ እሺ
የቢሮ ስልኬን ይዤ ነው የምዞር። ይኸውልሽ ጥሩ አድርገሃል። የትኛው ያ የሚጮኸው ነው?
እ ጮህ ያ ቢለው የሚጮህ አዎ፣ አይደል?
በቃ እንደዚህ ይዤ ነው የምዞረው። ለምን ምን ነው አልክ?
ይቆጥብኛል? ለምን እሞላለሁ?
እና ያንን ተሸክሞ መዞር ይሻላል አዎ ወይስ እንዴ?
ቦርሳ ውስጥ cost የለውም ልሸከም እ፣ አይደል መብላት ባልሸከም ያስወጣል።
ግን
እ፣ እም፣
ጥሩ ላይ ነህ።
መሙላት ይኖርብኛል ማለት ነው። cost አለው እና
እሺ
ገጠር ገብቶ ነው እዚህ ጋር
ማን እንዳለ ዝግ ነው
የት ሱቆች ምናምን አንዳንድ
የት ነው እዛ እዚህ ጋር ማለት ለሚሳ በሪቱ ጨሌ ሄድሽ እንዴ እዛ ኢድ አደባባይ ምን ምንድን ላ- ነው አብዮት አደባባይ ላበራ ደመራ ነዋ እና ግድ ይላል ሂድ አንተ ወክ እያለሁ ወሬኛ
እ?
ሂድ አንተ ወክ እያለሁ አልኩ የኔንም ጨምር ሂድ እኔ እኮ ስላልሄድኩ ነው ሄድሻል የምልሽ
አይ እኔም አልሄድኩም አልሄድሽም አሁን የት ነሽ
ቢሮ ነዋ
የት ቢሮ ቢሮ አለሽ ለካ ቢሮ ስትይ የሆነ ትልቅ ሌላ ነገር አስመሰልሽ
እሺ የት ልበል ታዲያ ስንታየው ቢሮዎች ስንቴ ጋር ሆ ዋ አ እና ወታችሁ ነው አረኛ ወጣት ሰላሞች ሰላም ነው።
እንዴ ሰፈር ደርሰህ ነው እህ
እና አይ ጥሩ ነው
አህ ምንም አላለሽም
ማን
ሮቦ ስንቴ
ምንም አላለኝማ
እንደምታከብሪ ይገርማል።
እንደምታከብሪ ያቅብ እንዴ
አያውቅም አይገርምም
እሱ ስለማያከብር
አዎ እኮ
ምን ይሻልሻል ታዲያ?
ምን ይሻለኛል አስራ እመጣለሁ አንድ መጠበቅ አዋ እንጂ እሱ ሂጃት ይያልሽ
ካለኝ አለኝ ካላለኝ መጠበቅ ነው እንጂ መቼ ሊሄድ አለ
ሲጀመር እሱ እንዴት ይልሻል
ማለት እሱ ነው እንጂ ማለት ያለበት እኮ አይደለም።
እኔ ደግሞ አላውቅም ለምን ብዬ እንደፈለገች ከሶስት ሰዓት ከአራት ሰዓት በኋላ እየገባች አሁን ለዚህ ቀን ይያትይ ምን አስባለኝ።
ያስበል ደግሞ ያኛውን ማስቸግራለች እንዲያስለምጃት በቃ አምስት ሰዓት ገብታ ስድስት ሰዓት ልውጣ ትላለች።
እሰይ
ወይኔ ኔሮን ፎርዋር ሰፖርት ይማናል እ
እንጀራ ማን ጋር
ምን
እና
እና
ከቢሮ ነኝ አልሽ።
አ
እም፣ በቃ እኔማ ሄድኩ ወደ ቤት። ሆዴ እናንተ ጋር?
ንፍት የሚለው ለምንድን ነው?
እኔ አንተ ብዙ መመርመር ያለብህ ነገር አለ ወይ ተመርመር ግድ የለም ዝም ብዬ በዛ በቢላው ቀደድ ትንሽ ባረግለት አይተነፍስም?
ይቀንሳል ሞክረው እስኪ አየሽ ጥሩ መካሪ ቀንሳ ለመክበር
በል እሺ
ለምን
ለምን እ?
ማለት ለምን ምን ያልትን ለማ ምን በቃ ተው በቃ
ተው በቃ አይደለም ኧረ ቻው እ?
በቃ ነው ያልኩት ኧረ ተው በቃ
ቻው ነው ያልኩት ቻው ቻው ቻ በቃ ነው ቻ ያልኩት።
አሃ። ቻና ተ ቻ እኮ የሚለየው እ።
እግሩ ይንሻፈፋል፣ አንድ መስመር ይጨምራል። ያኛው ግን እበላለሁ።
ቀጥታ ሆኖ ነው ተ ተ ሲሆን plus ነው በቃ
እሺ።
አይደል
እ፣ አዎ እንደዛ እ። ያስተጋባል። የአንቺ ስልክ ነው
እ?
የሚያስተጋባ ነገር አለ።
ምን ያን የሚያክል ስልክ ይዘህ ታዲያ ላያስተጋባ ነው እንዴ? እኔ እናውቃለሁ። ኧረ ከራሱ አ- ነው።
አንቺ ላይ እኮ ነው የምልሽ።
አይ እኔ ጋር ያስተጋባ።
እና በቃ እና አልወጣሽም ነው እንዲግባ ትንሽ ቆይቼ ልውጣ ከቤት ወይ ልተኛም እችላለሁ በቃ
እሺ ትንሽ መተኛት የምልሽ ይሄ normal እንዲህ ተመቻችቶ ሰዓት ደገፍ ነገር
በቃ እሺ ደገፍበት
አይሻልም ነው ወይስ እንዲህ ዝም ብዬ እዛ አባዬ ጋር
የት ቤት እንደተመቸ
አይ ማታ እንዳልተኛብሽ አይሻልም
አንተ ለአላህ ብለህ ቻው እንዴ ምን አልኩኝ
በቃ ቻው እሰይ ተው ምንድን ነው የምተወው አላ ቻው ነው ያልኩት ቻው ነው ያልኩት ተው አላልኩም
እኮ እንደዛ ብዬ እኮ ነው አይሻልም እሺ
ይሻላል ይሻላል ጥሩ ሀሳብ ነው
በቃ
እሺ ማታ ካመሸን
ጥሩ ነው በቃ
ደግሞ በጊዜ መግባት ይሻላል ታክሲ ግን ይኖራል አ?
ብዬ ተስፋ አደርጋለሁ እንግዲህ እም።
እም።
ስንቴ ለምን ብር አበድረሽም አንድ ግዢና ራስሽን ግዢ ወይኔ
ሁሌ ከምትጨነቂ ብር ተበድረሽም እ፣ ከዛስ
ከዛ ትገዣለሽ አንድ ምንድን ነው የምገዛው
ቤት ነው እንደዚህ በቃ ትንሽ እያን ለመመላለሽ ይሆንሻል አንዳንዴ ትሸኝናለሽ
ቻው እሺ።
የት ሰው መጥቶ ነው ዑመር እ?
ቻው ቻው ቻው ደውላለሁ ቻው አንዴ አይ አንዴ ማምለጫ ሽቻ አዎ እና አለቅም አልከኝ ቻው አይ እንትን መሰለ
ምን ምንም ይቅር ኧረ ደውል ደውላለሁ ቆይ ቻው አንዴ መጥቷለሽ እሺ። ከማን ጋር ነሽ ብልሽ ከማን ጋር
ወይኔ
ቻው ቻው ቻው ቻው